Daraasni nama ni mamma?
Ah, before the haluk.
ሁለቱ ስንቱን ነው ያዩት?
ሁለት ሺህ ሀያ ሁለት
አል- አሉት ነው እኛ ጋር ነው አባት ምናችን
እኛ ጋር ነው ያዩት።
አዎ አዎ እያስተዋወቃቸው አሁን እያየን ነበረ
ቆይ እስኪ አንዴ ይጠብቁኝ እሺ፣ መስመር ላይ ልሂድ ነው። አባት D4D አሁን ላይ የለንም።
ነው አይደለ አ ሀይሉክሶች ምንድን ናችሁ እናት
ምን አሉ?
ሀይሉክስ ነገር ምን አለሽ
ሀያንስ D4D አለኝ ሁለት ሺህ አስር እና አስራ አምስት
አስር እና አስራ አምስት- አስራ አምስቱ double ጋቢና ነው
አስራ አምስት ሳይሆን አስራ አራት ሁለቱም double ጋቢና ናቸው።
አቋሙ ምርጥ ነው እናት ሄሎ ሄሎ